ጤና ይስጥልን።
አባ
ሄሎ፣
ያነስልን
አብሮት ስለ ሰላም ነው።
ይመስገን።
ከዚህ ከቦረና ነው የምደውልልሽ።
እሺ
እንትን መረጃ ፈልጌ ነበር የመኪና እዚህ እንትን ማስታወቂያ ላይ አይቻለሁ።
እኮ ቦረና እኮ አዲስ አበባ ላይ ነው እኮ አሁን ላይ የምናመቻቸው ብድር ከሆነ እኮ አውቅ እዚህ እንጂ ወደዚህ አይቻልም።
ቦረና ላይ ይጠብቁ ወደ ክልል እስክንመጣ። አሁን ክልል ላይ እየሰራን አይደለም አባት ጅማና ሻሸመኔ ነው የምንሰራው።
ጅማና ሻሸመኔ አ፣ ባጃጅ ሻሸመኔ ላይ ታዲያ ማመቻቸት አይቻልም።
እኮ መኪና ነው አዎ ወይስ ባጃጅ ነው?
ይህች ዳማስ አለ እኮ ኤችዚቲ ባጃጅ ባ- ምን cash ነው የፈለጉት?
cash አይደለም ብድር
በባንክ ከባንክ ከሆነ አዲስ አበባ ላይ ነው እያመቻቸን ያለን አባት እስክንመጣ ይጠብቁን።
እሺ